ዘጠኝ ብለሽ search አድርጊ እስኪ።
hello hello ሱራፌል አቤት አቤት።
ከየት ነው የያዝከው order ኡ?
እ፣ የት ነው እ፣ አሁን የነገርከኝን አሁን የትናንት order የነገርኩሽ ነው እኮ ያልከኝ?
የ- የ Little China ነው የ Little China ሀያ ስድስት አዎ።
ስልሳ ስድስት አይደለ ያልከኝ?
መጨረሻ
ሀያ ስድስት ስልሳ ስድስት አ
እሺ።
ለ customer አድርሼ ከ customer የተቀበልኩትን ምግብ ነው የመለስኩት። አሁን ቆይ ቆይ ምንድን ነው የሆነው? ከ cus- ለ customer አድረስክና እኔ ያው ለ customer አደረስ customer ደግሞ ሌላ መጀመሪያ ምን አይታ ነበር?
የመዳኒ እንጃ ምግቡን አላውቀውም፣ ግን የተሳሳትን መሰለኝ ይደርሳ የተሳሳተ ምግብ ደርሷት መሰለኝ። አዎ፣ ከዛ ምግቡን መልሰው ተባልኩኝ መለስኩት። አሁን የተሳሳተ ምግብ ነው የደረሳት። ምግቡን መልሰው ተባልክ።
ማለት የኔ ስለ እኔ አይደለም ያሳሳትኩት አዎ የኔ እኮ ምግብ አዎ።
ትክክለኛ ነው። ከዛ በፊት የደረሳት ነው መሰለኝ የተሳሳተው ከኔ በፊት ማለት ነው።
okay። ስለዚህ እሱን መለስከውና አዎ፣ መልሳለሁ ማታ ማለት ነው።
አ ማታ አሳውቃልኝ ደውሎ ነበረ ከቢሮ እንደራሳቸው እሺ እሺ